hello hello አቤል እንዴት ነህ? አለ ሀና ነኝ። እሺ ጫካ ምንድን ነው ያሉህ?
customer በጣም ስለበዛባቸው order ኡን አስተናግድም ነው ያለ ማናጀሩ ራሱ ማለት ነው።
አይ እሺ ልታገናኘኝ ትችላለህ?
እንዳልገባ ሰጥቶኛል። ውጭ ላይ ነው ያሉት ማለት ትንሽ በጣም ሰው ስላለ ውጭ ላይ ቆይ ብሎኛል እና ራሳቸው ይደውሉና ያናግሩኝ ነው ያለ።
እሺ እሺ እደውልልሃለሁ መልሼ